ሄሎ ሄሎ አቤት ሰላም ከችፕችፕ ነበር እንደውሎት እሺ እናት ይቅርታ አንዳንድ ጥያቄ ልጠይቅዎት ነበር እሺ ጠይቂ እ፣ እሺ ስለ ችፕችፕ ያለዎት ልምድ እንዴት ነበረ customer service አችን እስኪ ያለዎትን አስተያየት እንዲነግሩ ነበር
እሺ ጥሩ ነው እስካሁን ደስ ባለ
ጥሩ ነው
አዎ
እሺ መስተካከል አለበት የሚሉን ነገር አለ
አዎ አዎ ለድብ ድብ አምስት አስራ አምስት ውጪ እንኳን አራት ሰማንያ አራት ሀምሳ አራት አይሸጥም እ አራት ሀምሳ ነው የሚሸጠው ምን ነገር ግን ነበር አራት ከሀምሳ
ምንድን ነው እሱ ፈሳሽ ሰማንያ ነው አምስት አምስት ኦኬ ትልቁ ባለ አምስቱ ባለ አምስቱ ውጪ በጣም ይረጋጋል እናንተ ጋር ባልሳሳት አራት ሰማንያ ስድስት ነው ምናምን
እህ፣ ተወደደ ነው የሚሉን
አዎ ቀነሰች እንደዛ ኦኬ እሺ እሱን እናስተካክላለን እሺ ያስፈልጋል።
በ- በፕሮዳክታችንስ ምን ያህል ረክተዋል እስካሁን በደረሰውት ፕሮዳክት
አንዳንዴ ያው ቋጥራችሁ ስለምታሳድር እንትን ነው የዛሬ ድል ለምሳሌ ነገ ዲሊቨሪ ዛሬ ያለን ተቋጥሮ ያለው አዎ ማታ ላይ ማለት ነው ያው ከዛ ጠዋት እንደመ ዴሊቨር ለማድረግ እንዲመች አሁን ቲማቲም ደግሞ እንደዛ እንትን ካልሆነ የሆነ በ- በደንብ ያልበሰለ ካልሆነ እህ፣ በጣም ስልሳ በስልሳ ጊዜ ይቋጠር የሚያመጣ ስልስ ስልስ እንጂ ችግር የለውም። ይዛ
አሪፍ ነው ኦኬ በቃ እሱ ይስተካከላል እናስተካክላለን ከተሳሰተለ በጣም አሪፍ ነው። እንግዲህ ካልቀየራችሁ እህ፣ እህ፣ በጣም ተጠቀሙት ነው።
እህ። ኦኬ ባዘዙት ሰዓት ነው የደረሰሉት
እኔ በጣም ከጀመረ ጀምሮ ቢሮም ሆኜ አመጣ አስመጣ ነበር። አሁን ቤትም ያመጡልኛል። እኔ በጣም ብዙ ጊዜ እጠቀም okay ቆንጆ ነው ማለት ነው ቆንጆ ነው። ምንም የተበላሸ አጋጥሞኝ አያውቅም።
በቃ እሺ አሁን ያሉንን እናስተካክላለን እናመሰግናለን መልካም ቀን ይሁንልዎት አሜን። አሜን። ሰላም ዋሉ።